እንዴት አልገባችም ግን ዛሬ? እንዴት ላይ አልነበረችም ባይ ዘ ወይ? እንዴት ላይ አልነበረችም?
ሄሎ የ- እ፣ ሰላም አለም ወርቅ
አቤት ከቺፕቺፕ ነበር የምደውለው።
ከየት?
ከቺፕቺፕ
ችፕችፕ እማን ያውቋታል?
ማነች እሷ?
እሺ ድንች ኦርደር አድርገውን ነበር ኦንላይን
አይ አላደረኩም።
አላረኩም። እሺ እሺ